ሰማንያ አስራ አምስት ደውዪ ብላኝ
hello hello አቤት
ማጂክ በርገር ነው? አንድ cheese burger እዚህ እ የት ነው እናት?
እዚህ አቢሲኒያ ባንክ ጋር እማማዬ ፎቅ ላይ በይው፣ ልጁ ያውቀዋል። ሁለተኛ ፎቅ ላይ
ስንተኛ ፎቅ ነው?
ሁለተኛ ፎቅ ላይ
እሺ ቺዝ በርገር ነው?
አዎ፣ አንድ ቺዝ በርገር። እሺ